ሄሎ ሰላም ጤና ይስጥልኝ ቤተሰቦች ሰላም ነኝ ዋልካም ደርዶ እንዴት አደሩ?
ሄሎ ካሽ አኮርድ ጋርሽ እንዴት አይል እሺ
አስራ ሶስት ይቅርታ አንዴ ጠብቀኝ እሺ እሺ አስራ ሶስት እም ሰባ አምስት ሰባ አምስት ሀምሳ ስምንት ሀምሳ ስምንት አርባ
እሺ አራት ጨዋታ ውጪ ነው እሺ hello ሁለቱም
አዎ አራት ጨዋታ ወጥተዋል ስለዚህ lost የሆነ ትኬት ነው
ትነግረኝ ጨዋታዎች
እሺ ኤስኤስሲ ናፖሊ ከኤሲ ሞንዛ የነበረው ጨዋታ ፕሪስተን ኖርዝ ኢንድ ከሺፈርሌንድ ጋር የነበረው ጨዋታ አራት ጨዋታ ናቸው እሺ እና ደግሞ በርሚንግሃም ሲቲ ከብሪስቶል ሲቲ የነበረው ጨዋታ ኢፕስዊች ታውን ከኩዊንስ ፓርክ ጋር የነበረ ከኩዊንስ ፓርክ ሬንጀርስ ጋር የነበረው ጨዋታ ውጪ ነው እሺ ስለደወልክን አመሰግናለን ትኬቱን ከፈለከው ወይም ማየት ከፈለግ screenshot አድርገን ልክልሃለን እሺ እሺ ስለደወልክን አመሰግናለን ከንቀን ይኑላ